ምርጫው?
እንትን voucher withdraw አድርገን ነበረ ከ- ከቲኬት cash out አድርገን ማለት ነው።
እሺ ከዛ ያን voucher ለ deposit ለማድረግ ስናስገባው voucher already used ይላል።
እስኪ ንገረኝ ቁጥሩ አንዴ የ voucher code ኡ የ voucher code አምስት Q
እሺ
ዜሮ ስድስት ሰማንያ ሰባት
ዜሮ ስድስት ሰማንያ ሰባት መቼ ነበረ?
ዛሬ ነው።
ዛሬ ነው።
አዎ።
አምስት Q ዜሮ ስድስት ሰማንያ ሰባት አዎ።
Q small ነው ካፒታል?
እህ Q small ነው ካፒታል ነው?
ካፒታል
አ፣ አይ ልክ አይደለም። ቁጥሩን ንገረኝ አንዴ ቢስ ቢስ የምትጠቀምበት ስልክ ቁጥር withdraw ያረክበትን ማለት ነው።
ስልክ ቁጥሩ ነሽ አ
ሰላሳ ሰባት ሀያ ሁለት ሰላሳ ሰባት ሀያ ሁለት
ሰላሳ ሰባት አስራ አምስት ሰላሳ ሰባት ስንት ብር ነበር? ስንት ብር ነው?
ሶስት መቶ ብር እሺ አንዴ ጠብቀኝ። እሺ ገብቷል። already እኮ ገብቷል። already ሰጥተሃታል። ለእንትኑ ለ cashier ዋ
okay shop ላይ ነው የገባው አዎ፣ shop ላይ ነው የገባው። balanced ነው የሚለው እዚህ ጋር።
አዎ እንደ እንደዛ already used እያለኝ ስለነበረ አዎ፣ አዎ፣ shop ላይ ገብቷል። shop ላይ ሂደህ ሰጥታቸው ነበር።
አዎ ሞክረውት ነበር እዛም already used እዛ ስላላቸው already ገብቷል ማለት ነው። check አድርጊው በላት። እንደዛ ብለውኛል። check አድርጊው በላት ወይም ትደውልልን ካላመነችልህ። hello
ወይ ወይ ካላመነችልህ ትደውልልን። እሺ እኔ አና- አናግራታለሁ። ራሄል ብላ ትደውል። እሺ፣ እሺ፣ እሺ። መልካም ጊዜ።
አመሰግናለሁ እኔም አመሰግናለሁ። እሺ፣ መልካም ጊዜ።